ሸምቶን ይቀናል በጌምድር ጎጃም ተሸምቶን ይቀናል በጌምድር እየከዳም ቢያለን ወዳጅና ምድር ያንተን ስራ እይታ የሰራችልኝን የእናትክን ወሮታ አንጊዜ አትለይም እሷ ከኔ እርዳታ ምግብና መጠጤን በውል አዘጋጅታ እግሬን አሳጥባን ዙፋን አዘርግታ ትከተለኛለች ለእሷ ልዕልና ለእሷ ልዕልና እኔ የለውም ቅሬታ ልጇ ፍጹም ንጉሥ የለው ባለ ፋንታ እኔ ሲገርመኛል ከጧት እስከ ማታ አለሁበት አገር አለመለየቷ ለሁሉም ነው እሷን የሩህሩህነቷ አይበዛም እንደኔን ይህ መልካምነቷ ናቻማልጂን እንጂን መድኃኒት ላለም ወልደ አብሲ ለምን አባ ሲራይሉም እመቤት እመቤት የዓለም መድኃኒት እንድታማልጂን በዕለተ ምጽአት ምንም ክፉ ብንሆን አውቀን ብናጠፋ አዛኝቷ አስምሪን እናት አትገፋ ንዑናሁ ሩ ሲል ሲያደራጅ ልጅሽ እንደ በላይ ሰብ ያድነን ጥላሽ እባክህ አምላኬን አትመራመረኝ እባክህ አምላኬን አትመራመረኝ እንደ በላይ ሰብ በጥቂት ነገር ማረኝ ያንተን ስራ